ሳታነባጥር ቀይ መልከ መልካም ከመልካም ጎፈር ቀይ መልከ መልካም ከመልካም ጎፈር ሆብል አነዳችው ልቤን እንደ በሬ ሆብል አነዳችው ልቤን እንደ በሬ አይ የወተት አረፋ በሚመስለው ጥርሷ የወተት አረፋ በሚመስለው ጥርሷ ተዋት አትገልግላ ትናገረኝ እሷ በዚችም በዛችም ተወጋጋኛለች በዚችም በዛችም ተወጋጋኛለች አምጡልኛችን ልጅ ህመሜን ታውቃለች አምጡልኛችን ልጅ ህመሜን ታውቃለች አይ አስነክተሽኛል መድኃኒት በድግል ብቻ የሰው ፍቅር እንዲህ አያደርግም አስነክተሽኛል ቅጠል ምናምንን መቼ እንዲህ ያደርጋል ፍቅር ብቻ ሆነ